Hello.
Hello
ጸጋ
አለን አለን እንዴት ነህ?
ደህና ነኝ። ደግሞ ይህ ቁጥር ቢሮ ነው።
እ
የማን ቁጥር ነው
የቢሮ ነዋ።
ነው እንዴ?
አዎ
እሺ እንዴት ነሽ?
ደህና ነኝ ይመስገን። እንዴት ነህ?
አለን ይመስገን።
እ ምን ደረሳችሁ? ዘጋችሁኝ እኮ።
ኮርኒስ እየቀቡ ነው። አይ ኮርኒስ የትኛው እየቀቡ ነው። የሳሎኑ
የመኝታ ቤትስ?
የመኝታ ቤቶች ብዙም የነካነው ነገር የለም።
እ
በቃ እነሱ ያው ቀለሙም የተረበሸ ቀለም ነው።
እ
እነዛ እንደሚያ- የሚገባበት የሚያደርገው ነው ያደርገው።
እ
ውጪ እኮ ያሉት እስከ እሱ አይደለ እንዴ የተነጋገራችሁት?
አይደለም። የተነጋገርነው ሌላ ነው።
ሳሎንና kitchen ብቻ ነው እንዴ?
corridor፣ kitchen፣ ኮለኖች፣ እ እ፣ ሻወር፣ ሽንት ቤቶች፣ የሰርቪሱን የዋና ቤቱን
እ እና ጨረሰው ታዲያ?
ገና ናቸው። ገና ኮርኒሱን አንድ ዙር ነው የቀቡት። ሁለተኛ ገና ይቀባሉ።
እ
አላለቀ
እና እዛው ከራሚ ናችኋ?
አይ በቃ ወይ ቁልፉን ሰተናቸው ነው አይ
አላጥርም።
እኔ አሁን ይኸውልህ ነገ በጠዋት ሀዲድ እሄዳለሁ ብዬ ነበር ሽሮ ልገዛና ብር ወይ ስጠኝ ወይ ላክልኝ ወይ እ፣ ከመጣህ ብዬ
በቃ በባንክ አስገባልሽ። ደግሞ እኔ የዚህ የንግድ ባንክ እንትን የለኝ እንዴ የህብረት ባንክ transfer ለማድረግ ወይ ዝም ብዬ በባንክ እስቲ አሁን ከደረስኩ ወይም እንደዛ አደርጋለሁ።
እም፣ እ?
እሺ አስቸጋሪ ነው እኮ። አንቺ ንግድ ባንክ የለሽም እንዴ?
ንግድ ባንክ አለኝ
እኮ ታዲያ ለምን በሱ አላደርግልሽ?
እሺ ቁጥርሽን ላኪልኝ።
ሀያ ሁለት ሀምሳ አራት
ምኑ
በቃ እ፣ አንድ ስድስት ዜሮ
ቆይ እስቲ አንድ ስድስት ዜሮ አ
እሺ
ሀያ ሁለት ሀምሳ አራት ሀያ ሁለት ሀምሳ አራት አርባ ስምንት
አርባ ስምንት በቃ አ
እሺ እሺ